ይላ ይላ
ሄሎ፣ ይሰማኛል።
ይሰማል።
አዎ
የሆነ መንገደኛ የሚል ትኬት የምትቆርጥ ልጅ ጥርሰ ብሬስ የሆነች ልጅ እሺ። ክፉ የት አዲስ አበባ ነው ድሬዳዋ?
ድሬዳዋ እሺ
ድሬዳዋ ነች። ቀርሳ ላንጌ ነው የምትቆርጠው። እኔ በየጊዜ ነው የምመላለሰው እና እም
ለእሷ ብነግራት ወይ ባህሪዋን ታበላሻለች ምናምን በሚለው ነው ቀጥታ ከትኬቱ ላይ ቁጥር አይቼ ወደ እናንተ የደወልኩትና
እሺ አይመጥ ልጅ ናት። ሀሳብ ስለ እሷ ሀሳብ ልሰጥ ነው የደወልኩትና
እኮ ሀሳብሽን ንገሪኝ። እሺ
ጥሩነቷን፣ ጥሩ መስተንግዶዋን እ?
እሺ
አንዳንድ የምጥላቸው ቋንቋዎች
እም ሶማሌኛም ኦሮሞኛም ስላልሰሙ አዎ በሌላም ጊዜ እንደዚህ እንደሷ በስነ ምግባር ታንጸው ያደጉ እሺ
እሺ።
እሺ እናቴ ስምሽን ትነግሪኛለሽ?
ሰጥ ነው እ?
ስምሽን ስምሽን ንገሪኝ።
እኔ እ መሰረት መሰረት ነው
እ?
መሰረት ነው ያልሽኝ?
አዎ መሰረት ተክሉ
እሺ እሺ አመሰግናለሁ። እሺ